hello ጤና ይስጥልኝ።
hello አቤት
ቤተሰቦቹ አስፈቅጄ ልደውል ነው። hello
እሺ
አይሰማም?
ይሰማል እሺ
ቤተሰቦቹ ፈቅደው ነው ሊጠቁም ነው።
እሺ ንገረኝ ስሙ ማን ነው? ሴት ናት ወንድ ነው?
ወንድ ነው።
እሺ ሙሉ ስሙና የቤተሰብ ስልክ ቁጥር ይዘሃል?
ሲጠቁም ስንት ብር አገኛለሁ?
ህፃኑ ተወዳድሮ ከቀረበ ድንቅ ልጆች ላይ አስር ሺህ ብር ነው ሽልማቱ። ግን ፈተና አለው።
ፈተና አለው?
አዎ ከባድ ነው?
እሺ ግን ሌላ ሰው መደወል ይችላል? ትልቅ ሰው ያንተ እናት አባት ወይ ካንተ የሚበልጥ ሰው?
የሉም
በቃ ሲመጡ ይደውሉልኝ እነሱ እሺ።
ሌላ ቦታ ነው።
እሺ ሲመጡ ይደውሉልኝ። አመሰግናለሁ።
እኔም አመሰግናለሁ።
እሺ